May I have a glass, my friend?
እንደምን ዋልሽ? እ ለጠዋት ነበረ የፈለግኩት ከአሁኑ reserve ላድርግ ብዬ
እሺ ይቻላል ወይስ ጠዋት ልደውል? እ፣ ችግር የለውም። እንዴት ነው?
ይቻላል። አዎ፣ ከፈለጋችሁ አሁን ማዘጋጀት እንችላለን።
OK፣ አዘጋጅልኝ። በቃ ጠዋት ከዚህ ከአሸንዳ ሆቴል እዚህ አስራ ስድስት ከዛ አዎ፣ ማርያስ ከፍ ብሎ አዎ፣ ካቶሊክ ቤተክርስቲያን ጋር አዎ፣ አዎ።
ከአሸንዳ ሆቴል ኤርፖርት አንድ ሰዓት አሁን- ላይ አዎ፣ ጠዋት አንድ ሰዓት እዚህ ቢደርስልኝ አሸንዳ አዎ።
ሆቴል አዎ። ጠዋት አንድ ሰዓት ላይ ማለት ነው።
ጠዋት አንድ ሰዓት። እሺ፣ እሺ፣ እሺ። እናመሰግናለን። ይደውላል።
thank you thank you።
እሺ።